ሄሎ ጤና ይስጥልኝ።
አውራት ሰለች
ከዋሴ ኤክስፕረስ ነው የምደውለው። መገርሳ ነው አይደል?
ነኛ ማለበት
እኔ ስንታየሁ እባላለሁ።
እሺ ልጅ ስናየ ቃል ደርሷል እና መታወሳል።
እሺ መቼ ነው መቼ መውሰድ መውሰድ የሚችለው?
ከዛሬ ጀምሮ መጠጥ እንዳለች ዛሬ ማጠፍ በመጠን መጠን አለን እሺ፣ በቀን እስኪ አያለሁ። ከቅዳሜና እሑድ ቅዳሜ ደግሞ በዓል ነው። ከእሑድ ምናምን ወይም ሞክራለሁ። እሑድ አላችሁ?
እሑድም አለን ከዛ አዎ።
ወዲህ ከዛ ወዲህ ከዛ- ከቻልኩኝ ሞክራለሁ። ስራ ስራ ላይ ስለ
okay እሺ
እሺ፣ አመሰግናለሁ። ሰላም ነው።
እሺ ሰላም
እሺ።